ቤተሰብ መካከል ባኮ መርዳት
ሰላም እንትን ፈልጌ ነበረ ከአዲስ አበባ ወደ ድሬዳዋ plane ticket
ለመቼ ነው?
ለሀሙስ
እሺ ሌሎች ለስንት ሰው ነው?
ለአንድ ሰው
መሄጃ ብቻ ነው?
አዎ
እሺ ለሐሙስ ከአዲስ ድሬዳዋ እም
ዋጋው 3824 ብር ነው።
ኧረ ተው አዎ ተወደደ?
በ application ኑ ይቀንሳል ማለት ነው?
እ እስኪ በአፕሊኬሽኑ በጣም ተወደደ።
እ website ኡ ላይ ነው እንትን ያልኩት። እስኪ application ኑ ላይ አንድ አይነት ነው application ጋር።
okay እሺ አመሰግናለሁ።
አረ 3550 application ኑ website ኡ ማለት ነው።
እም አንድ አይነት ነው በ application ኑ 3550 application ኑ እዚህ እኔም ያልኩት 3550
okay በቃ እሺ አመሰግናለሁ።
እሺ ሌላ ምረዳዎት ነገር አለ?
አይ okay እሺ book ማድረግ ከፈለጉ መደወል ይችላሉ።
እሺ እሺ እሺ ስለደወልና መልካም ነው።